Hello? ሄሎ
ሄሎ ሰማ hello፣ ሰላም ጤና ይስጥልን። ቴሌቪ
አብሮ ይስጥልን፣ አብሮ ይስጥልን።
አለን። ምን ልርዳዎት?
አንድ ትኬት ደርሶ የነበረ ምንድን ነው ትኬቱ የሚደርሰው?
ትኬት የቴሌቪዥን game መጫወቻ ነው፣ እድሎትን የምትሞክሩበት። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና
አይ
አንድ ሶስት ቁጥር ላይ ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡና ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለ መርጠው መጫወት okay፣ game ለመጫወት ነው።
ነው።
እሺ፣ እሺ።
ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
okay፣ እሺ።
እሺ